አሁን ተዛቀብኝ ጤና ይስጥልን ማሽን ታንክ ማማከል
አረ ሪሴፕሽን ስልክ ስላክልኝ
ምን ፈልገው ነበር?
ቀጠሮ ላስይዝ ነበረ ዛሬ አስር ሰዓት
ለዛሬ ነው የፈለጉት?
አዎ፣ የቆዳ ሐኪም ማን ያለው ለቡ ቡልቡላ ማን አለ ሩዋንዳ ማን አለ?
የቆዳ ሐኪም ነው።
አዎ
እዚህ ነው የሚኖረው። ዶክተር ድላዊት ትኖራለች አስር ሰዓት።
አዎ፣ አስር ሰዓት አለች አሉ እና አዎ እንደልያዝ ቀጠሮ እንትን ያዝልኛ ወረፋ ስሞትን ንገሩኝ። እሺ ከዮል ሰኝ እ?
ከዮል ሰኝ አለው እዛ ስልክ ልስጥ ዜሮ ዘጠኝ አስራ አንድ በዚህ ቁጥር አለው አስራ አንድ እሺ አስራ አንድ አስራ ሁለት አስራ ሁለት አስራ አንድ አስራ አንድ ሀያ አምስት
እ?
ሀያ አምስት ሀያ አምስት ሀያ አምስት እሺ አዎ ከዮል ሰኝ የሚል አለ
እሺ ልንገርልዎት።
check አለ እሺ ከዛ ቀጠሮ በቃ አል- አልደውል መልሼ
አዎ አስይዝልዎታለሁ፣ እነግርልዎታለሁ።
እሺ የ reception ስልክ አትልክልኝ
ስልክ ላያነሱላችሁ ይችላል። ለዛ ነው እኔ ልንገርልዎት አነሱም እኮ ልንገርልዎት ታዲያ ስልክ ለ- ማነሱ ከሆነ ስልኩ ለምን አስፈለገ
ፊት ለፊት ላይ ሰው ብዙ ሲሆን አንዳንዴ ማንሳት አይመቻቸውም። ለዛ ነው reception ምን ማለት ነው? ቶሎ በይ እሺ ያዝልኝ እሺ መልሼ ጠይቅሻለሁ